Erman Mumcu.
እ?
Hello.
አቤት።
ሰላም ነው።
እግዚአብሔር ይመስገን። ዶንኪ ቲዩብ ነው የምትሰራው?
እ የስራ ቅጥር አይተን ነበረ ቲክቶክ ላይ።
እሺ፣ ዶንኪ ቲዩብ ላይ ገብተው ሙሉ ቪዲዮውን እዩት እና ከቪዲዮ ስር ባለው link ላይ ያለ እ? እ?
ዶንኪ ቲዩብ ላይ ገብተው ሙሉ ቪዲዮውን ይዩት እና ከቪዲዮ ስር ሊንክ አለ። በዛ ሊንክ አፕላይ አድርጉ።
እሺ እሺ እሺ፣ እናመሰግናለን።